Hello ጤና ይስጥልኝ ደምስቲ
Hello
አቤት
አይ ይቅርታ አንድ እንትኑ መረጃ ፈልጌ ነበረ የ የዚህ ስቱዲዮ የት አካባቢ ነው የእናንተው
እ ምን ይሄ ቢሮአችን ነው አዎ የእናንተ ቢሮ
እ ቦሌ ደንበል ፊት ለፊት አበሩስ ህንፃ አራተኛ ፎቅ
ምን ህንጻ
አበሩስ ህንፃ አራተኛ ፎቅ ቢሮ ቁጥር አራት መቶ ሰባት አበረሽ ህንጻ
አዎ አዎ አራተኛ ፎቅ አራት መቶ ሰባት ቢሮ ቁጥር
Okay ደንበል አካባቢ
አዎ ደንበል ፊት ለፊት
አበረሽ ህንጻ
አዎ አበሩስ ህንፃ አራተኛ ፎቅ
Thank you በጣም አመሰግናለሁ እሺ እናመሰግናለን እሺ